ጤና ይስጥልኝ። ሁሉ ስፖርት ነው። ባኮ ሚለርዶች ጤና ይስጥልኝ ነበር ከትናንትና ጀምሮ በቴሌግራምም ፔጅ አድርግ ያለውና ገበያ አልተደረበም።
ምን ሁሉም ፕሮሰስ ልክ ያለው
እሺ፣ እዛ ቴሌግራም ላይ መልስ ስለም- ስናገኝ ስለምንልክሎ ይጠብቁን። እሺ፣
ይላል
እዛው ቴሌግራም ላይ መልስ እንሰጦታለን። ደንበኛችን
አቤት
ቴሌግራም ላይ ከላኩልን መልስ እዛው ቴሌግራም ላይ ስለምንሰጦት እዛው ላይ ይጠብቁን፣ በትዕግስት ይጠብቁ።
ከቴሌብር ረሲ ስላት ተብዬ ነበር ልክ ያለ ከሰዓት በኋላ እሺ፣ እሺ ደንበኛችን፣ ሁሉም ፕሮሰስ እሺ መልካም ቀን።